ጤና ይስጥልን ChipChip እባክሽ የእኔ እህት order ማድረግ እንችላለን እንዴ በስልክ?
በስልክ አይቻልም app ኡ ላይ ነው order ማድረግ የሚችሉት እሺ ምን ያ- እንትን አለው ምን ያክል ነው ማዘዝ የሚቻለው?
እስከፈለጉት ይችላሉ ChipChip ን አውርደዋል አዳ ከ Play Store አዎ እያወረድኩኝ ነው። ያው ያው ዋጋው የጣፋችሁት ነው አይደል?
አዎ ስለዚህ እ?
አዎ ዋው እዛው ላይ ባለው ዋጋ ነው አዎ እዛው ላይ ባለው ዋጋ ነው ነፃ delivery ነው እሺ እሺ
እሺ እሺ እናመሰግናለን